ያቦኩትን ምን ልርዳው? አቤት ጤና ይስጥልኝ ያቦኩትን ምን ልርዳው?
አይ ትንሽ
አቤት ያቦኩትን ምን ልርዳው? ምን ልርዳዎት?
አይ ከይቅርታ ጋር ዘጠኝ ሰማንያ አምስቱ ትንሽ ሁሌ ብር ይቆርጥብናል። ጥቅሙንም ስላላየን ለማቋረጥ ፈልገን ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩና
ኮከብ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይላኩና ከዛን ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ተጭነው ማቋረጥ ይችላሉ።